Elinthapha. Hello አይሰማም?
ዛሬ ጤና ይስጥልኝ።
ሰላም ተመርጦ
ትናንትና ስድስት ሰዓት አካባቢ በአዱ ገነት engineering ለጨረታ የተከፈለ ክፍያ ነበርና አልደረሰንም እያለ ያለው message አለ የተከፈለበት እ?
Transaction message አለ የተከፈለበት አዎ
ስጦትና የቴሌግራም ስልካችን ላይ እዛ ይላኩልንና check እናደርግሎታለን።
ምን ላይ ምን ላይ
ቴሌግራም
የቴሌግራም
ል- ልስጥሽ
እሺ
ስልሳ
እ?
ዘጠኝ ስልሳ
ዘጠኝ ስልሳ ስልሳ ሰባ ሁለት
እሺ
አርባ ሁለት እህ
ሰባ ሁለት
ሰባ ሁለት ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት አዎ እዛ ላይ እሺ።
ቴሌግራም ይላኩልንና check እናደርግሎታለን።
ደረሰኝን ማለት ነው።
አዎ የተከፈለበትን ከባንክ የተላከው
እሺ እሺ እናት
ተቀበል